አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋ ኢየሱስ ሰይፍ ሰጥቶኛል፣ ኢየሱስ ቃል አስይዞኛል። ከእንግዲህ ምን ያሰጋኛል? ከሳሼ ከእግሬ ስር ወድቋል። ኢየሱስ ሰይፍ ሰጥቶኛል፣ ኢየሱስ ቃል አስይዞኛል። ከእንግዲህ ምን ያሰጋኛል? ከሳሼ ከእግሬ ስር ወድቋል። ፈርዖን እጅግ ቢፎክር አለቅም ብሎ ቢያስቸግር የአምላኬ እጁ በርትቶ አምልጧል ሕዝቡ ተፈቶ ፈርዖን እጅግ ቢፎክር አለቅም ብሎ ቢያስቸግር የአምላኬ እጁ በርትቶ አምልጧል ሕዝቡ ተፈቶ የፍርሃት የድንጋጤ መንፈስ ስላልሰጠኝ አባቴ ኢየሱስ ጎልያድን እገጥመዋለሁ እስራኤልን አሳርፋለሁ። የፍርሃት የድንጋጤ መንፈስ ስላልሰጠኝ አባቴ ኢየሱስ ጎልያድን እገጥመዋለሁ እስራኤልን አሳርፋለሁ። አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልሰጋም ጭራሽ አልሰጋም አልሰጋም ጭራሽ አልሰጋም አልሰጋም ጭራሽ አልሰጋም አልሰጋም ጭራሽ አልሰጋም ያውከኝ ኧረ የቱ ነው? በእኔ ላይ ምን ስልጣን አለ? የሰልፉ ጌታ ትልቅ ነው። አምናለው ድሉ የኔ ነው። ሚያውከኝ ኧረ የቱ ነው? በእኔ ላይ ምን ስልጣን አለ? የሰልፉ ጌታ ትልቅ ነው። አምናለው ድሉ በእጄ ነው። አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልፈራም እኔ አልፈራም አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋ አልሰጋም ጭራሽ አልሰጋም ኢየሱስ ሰይፍ ሰጥቶኛል፣ ኢየሱስ ቃል አስይዞኛል። ከእንግዲህ ምን ያሰጋኛል? ከሳሼ ከእግሬ ስር ወድቋል። ኢየሱስ ሰይፍ ሰጥቶኛል፣ ኢየሱስ ቃል አስይዞኛል። ከእንግዲህ ምን ያሰጋኛል? ከሳሼ ከእግሬ ስር ወድቋል።